Hello ጤና ይስጥልኝ። አዎ ምን ነው?
share information ለመጠየቅ ነበረ።
ይቻላል። ስሞትን ማን ልበል ቤዛዊት እንዳለ እሺ፣ አዲስ አበባ ኖት ወይስ ከአዲስ አበባ ውጭ?
አዲስ አበባ Okay እንትነ ለገሃር እንትነ ገርጂ ልደታና ቦሌ ቢሮዎች አሉን።
ገርጂ ልደታና ቦሌ።
አ ቢሮዎች አሉን።
Okay እሺ ስላለው ነገር detail ብቅ ብላችሁ መውሰድ ትችላላችሁ። ወረቀቶችንም ስላዘጋጀን ወረቀቱንም ይዛችሁ ሄዳችሁ ቤት ማሰብም መመካከርም ይቻላል።
Okay እሺ so የት የት ቦታ specifically የት የት ቦታ ነው ያላት ማለት እ- አንተ ልደታ ምኑ ጋር or ቦሌ ነው?
እሺ detail ልንገሩት።
አ አ አ እሺ የልደታው ልደታ ፍርድ ቤቱ ጋር እ- እ- መርካቶ መርካቶ የገበያ ማዕከል የሚል አለ።
አ ዋ ነጭ አ ነጩ ፎቅ እዛ አዎ።
ground ላይ አለን። ground ላይ ማለት ነው ቢሮ okay አለን።
እሺ የቦሌው ደግሞ ሞይንኮ ከሀያት ሆስፒታል ወደ ላይ የሚያስወጣ መንገድ አለ።
እ- እ ሞይንኮ ጋር ፊት ለፊት ቢሮዎች አሉ።
okay አ
ገርጂ ደግሞ አይ ገርጂ ደግሞ ገርጂ ልደታ I think ልደታ ይሻለኛል።
የልደታው ይቀርባል።
አ አ ለኔ እሺ መረጃውን እንጂ
hello ወይዘሪት ቤዛዊት አቤት አቤት መረጃውን ከቲቪ ነው ከሬዲዮ ያገኙት?
ከቲቪ ከቲቪ እና መቼ ዛሬ እስከ አንድ ሰዓት እንሰራለን። ነገ ደግሞ እስከ አስራ አንድ ሰዓት እንሰራለን። መቼ ብቅ ይላሉ?
probably ዛሬ እመጣለሁ ብዬ አስባለሁ። ልደታ ጋር እሺ መልካም ቀን።
እሺ